ጤና ይስጥልን Best Bet ቤቴን የምንረዳው
አሁን እያናገርኩሽ ተቋርጦ ነበርማ።
እሺ ምን ነበር
ያልሽኝ አሁን ይሁን አዳማ የሚለው
ምን አልከኝ?
ይሁን አዳማ የሚለው ነው። አሁን ላይ ተሽልኝ ነበር መሰለኝ።
እኔ ላልሆን እችላለሁኝ። ል- ማን ነበር ያዋራ?
አሁን አዋርታኝ ነው ተ- ተቋረጠብኝ።
ምን አልከኝ?
አሁን አዋርታኝ አሁን ተቋርጦብኝ ነው።
ገባኝ እኮ ማን ነበር ስታወራህ የነበረው?
ስሟን ወይ ደግሞ አላወኩም።
ጉዳዩ እንዳስ- እንደ አዲስ አስረዳኝሽ።
እሺ ጉዳዩ ልሽ ከአዳማ ነው ይሁን አዳማ ነው የሚለው ቼክ አስይዤ ነበር እና ዛሬ ለማስጀመር ነበረ game ኡ ቴሌግራም ላይ አወርተህን ነበር እንዴ? ቴሌግራም ላይ አወርተህን ነበር?
ቴሌግራም ላይ ብላይ ነበረ። ቴሌግራም እኔ ደግሞ ስልኬ button ነች እናቴ። ለዛ ነው ስ- መተህ ወንድሜ ነበር Best Bet እ?
Best Bet መተህ ነበር?
መጥቼ ቼክ አስይዤ ምናምን ነበር። አሁንም እኮ ስሜንም እንትን ብላለች፣ እዛ አይተዋለች። ይሁን አዳማ የሚል
እስቲ አንድ መስመር ላይ ጠብቀኝ። ልላከው
እ?
Thank you. Press 1 to accept this recording. Press 2 to listen to it. Press 3 to re-record your message.